ሄሎ ነስን ሊፈኩን
አንድ ጥያቄ ልጠይቅሽ ፈልጌ ነበር። ይቅርታ ችግር የለም ጠይቁ።
ዶልፊን መኪና ፈልጌ ነበረ።
አለን። እሺ
እንትን Swift መኪና አለኝ እኔ ምን አለ?
Swift አለኝ እሺ Swift መኪና አለሁት።
Swift አለኝ እና ወደ ዶልፊን መቀየር ፈልጌ
እሺ ዶልፊን እሺ ትላለህ።
Dolphin van ነው የምፈልገው ከሁለት ሺህ ስምንት በላይ ሁለት ስምንት ወይ ከሁለት ሺህ ስምንት በላይ
ከሁለት ሺህ ስምንት በላይ
ዋ ከሁለት ሺህ ስምንት በላይ ወይ ሁለት ሺህ ስምንት
ሁለት ሺህ ሰባት አለን።
van ነው
van አይደለም van ያለን ሁለት ሺህ ሁለት ነው።
እ፣ አይ van ነው እኔ የምፈልገው።
ስለዚህ ወይ ደ- ፈልገን እንደውልልህ
እሺ ፈልገሽ ቅያሪ እፈልጋለሁ ጭማሪውን ጨምሬ እንትን እ፣ ስንት እ፣ ስንትም ሁለት ሺህ ማን ልበል ስንት
አሰፋ ከሁለት ሺህ ስምንት በላይ የኔ Swift ነው መቀየር ነው እሺ እሺ